ተመስገን ተመስገን በሰዓቱ ተነሳ። hello
እሺ፣
እንዴት አመሸሽ? ቃል እግዚአብሔር ይመስገን። ሰላም አመሸህ።
አለው ከመደወሌ ብዛት ይውቃ ድምፅ ነው አወቅኩት።
ማን ልበል ግን አላወቅኩም።
አይ አንቺ ደግሞ ችግር አለብሽ። እሺ 47 82 ቡሽራ ነኝ።
እሺ ቡሻ አርባ ሰባት ሰማንያ ሁለት አዎ እዚህ በኋላ የሚያስቅሽ ሰው ከበዛ በቃ ቡሽራ ነው።
እሺ እሺ እሺ ምን ነበረ?
customer ሌላ ቦታ ነኝ እየመጣሁ ነው ካለችኝ 15 ደቂቃ ተብልቻለሁ።
እየጠበቅካት ነው ላስጠይቅልህ?
እየጠበኳት ነው አሳይችልኝ እና እሺ እሺ
ወ- የሚያልፈውን መኪና ሁሉ እያ- እያተርኩ ነው አይዞን እንግዲህ በርታ። ብርዱስ
እ?
ብርዱስ ቃልዬ ቃልዬ አንቺን ቀር ሞቅ ይለኛል። ሌላ ምን አማራጭ በለው ነው?
በልተው
እሺ በቃ እደውልልሃለሁ።